Teesseli Järvi, Salame Jõevaku-Mellerdu. Teesseli, Hello.
Teesseli
ሰላም ነው።
እግዚአብሔር ይመስገን። ምን ልርዳዎት?
እንትን በሁል ስፖርት ብር ለማውጣት በዘመን በዘመን ብር ለማውጣት በአሪፍ ፔይ ሞቶ ስናወጣ አ- አልወጣም አልገባልኝም ወደ ቴሌ ብር
ከየት ነው የላኩት? ከዘመን ከዘመን ነው። አዎ ዘመን ቤት ነው።
አዎ ከሶስት ቀናት በፊት ከሶስት ቀናት በፊት እኛ ጋር ደውሎ አስመዝግቦ ነበር፣ አልመ- አ- አ- አልተመዘገበም።
አልተመዘገበም።
አዎ ስሞቱን ማን ልበል?
ዮናስ
ዮናስ ማን?
ዮናስ ብሩክ በዚህ ስልክ ቁጥር አይደለም
እሺ፣ ስልክ ቁጥር ይንገሩኝ።
ዜሮ ዘጠኝ ዜሮ ዘጠኝ
ዘጠና አምስት ዘጠና አምስት ሀምሳ ዘጠኝ
ሀምሳ ዘጠኝ
ሀያ አንድ ሰላሳ
ሀያ አንድ ሰላሳ ሰላሳ አዎ
እሺ፣ ያሱን ከዘመን ቤት ወደ ቴሌብር ምን ያህል ነበር ያው- ያወጡት?
አ፣ መቶ ብር ነበር።
መቶ ብር ነው ያልገባሉት።
አዎ ያ አልገባልኝም።
እሺ፣ ደንበኛችን ሲያወጡት እንዳወጡት የሚያሳይ transaction history ያለ አይደለ? እዛ ዘመን ቤት website ኡ ላይ
አዎ የሚጫወቱበት ላይ እሱን screenshot አድርገው በምነግሮት ስልክ ቁጥር ቴሌግራም ላይ ላኩልን።
እሺ እሺ ስልክ ቁጥሮች ንገረኝና ወደ ቴሌግራም ልክሻለሁ።
እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት
ሀምሳ አምስት እሺ።
በስልክ አ፣ ቁጥር የዘ- detail አለ አይደል? የዘመኑ እዛ አዎ ነው screenshot አድርጌ የምልክልሽ።
አዎ የትኛው እንደሆነ አ፣ እሺ፣
መርጠው
አዎ።
እሱን ይላኩልን።
እሺ ስሞትንና ስልክ ቁጥሮትን አድርገው አንድ ላይ ቴሌግራም ላይ ያስገቡን። በእኛ በኩል ሲታይ የሎት እና ሲያልቅ ደውለን እናሳውቆታለን።
እሺ እሺ።
እሺ፣ ሌላ ምረዳውት ነገር አለ?
አ የለኝም።
ስለደወሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚከተለው ድምጽ በኋላ ያስቀምጡ።